Hello አቤት እማ።
አሁን ይሰማል።
እሺ ምን ነበር?
አይ ስንደውል አታነሱም በደንብ በጣም ቆይቻለሁ። እኔ ከደወል ግን አንድ ላይ ተ- ተቀ- ተነስቶልኝ አያውቅም
በዚህ ስልክ ተደውሎ ነው ይጠራል
እ ይጠራል ይጠራልሻል ስትደውይበት
አዎ ግን አታነሱም።
እንጃ ወይ እኛ ጋር አልደረሰም ይሆናል እንጂ ካየን እንደውላለን።
እሺ እሺ ምን ፈልገሽ ነው? ምን ልርዳሽ?
አይ የጉዞ የት አካባቢ እንደሚደርስ ሆን
እሺ አሁን ላይ ምንም አይነት ጉዞ የለንም። ጉዞ ሲኖረን እናሳውቅሽ፣ እንደውልልሽ።
እሽ እሺ እኔ ናት። እግዚአብሔር ያክብርልን። እናመሰግናለን።
እሽ ችግር የለውም። እግዚአብሔር ይስጥልኝ።
እሺ እማዬ ሰላም ደር አሜን